ጤና ይስጥልኝ። Hello ወይ
እ ከ WePlus Solution ነው የምደውለው።
እሺ እ እኛ appli- application ላይ ተመዝግበሽ ነበረ።
ኦ ኦ እ ለአሽከርካሪነት ነው ወይስ ተጠቃሚ ለመሆን የተመዘገብሽው?
ተጠቃሚ ለሙ እሺ ተጠቃሚ ለመሆን እ እሺ አሽከርካሪ አሁን ላይ የተመዘገብሽው WePlus Solution Provider የሚለው ላይ ነው። እዚህ ላይ የሚመዘገቡት አሽከርካሪዎች ናቸው።
ኦ ነው አ ተጠቃሚ ከሆንሽ WePlus Solution User የሚለውን ነው app በማውረድ መጠቀም የምችው እና እ አሸናፊ አሁን የሚያረ- ያደረገውን challenge አይተሻል አይደል?
አዎ እና እሱን referral code ማግኘት ትችያለሽ።
አዎ እና- ለ referral code ኡ ብዬ ነበረ ሰው እንትን ብዬ ነበር።
አዎ አድርገሻል።
አዎ እሺ እ user በሚለው
Okay እሱን በማውረድ እ መላክ ትችያለሽ። እሺ አመሰግናለሁ። መልካም ቀን።
አዎ